hello ጤና ይስጥልን ቤት ቤት አለን አለን። ቅድም ደውዬ ነበረ የሆነ ትኬት አንድ fail አድርጎ እሺ የቆረጥኩት ብር አልተመለሰም እና ID number ንገረን ምናምን ብሎኝ ነበር።
እሺ password code ን ንገረኝ። እሺ
ID number ኡ
ማለት ከትኬቱ ከጨዋታዎቹ አለ አይደለ? ከጨዋታዎቹ ከስር አለች short code cashier code የምትል አይታት cashier ከሆነ ኮድ ወይስ ID code?
cashier code ከስር
ከ- ከ
ከጨዋታዎቹ ስር ማለት ነው። ከላይ ID አለ፣ ከታች ከዛ ጨዋታዎቹ አሉ አይደለ? ከሱ በታች መጨረሻ ላይ cashier ከ- ኮድ አዎ። እስቲ cashier code የሚል ፈልግ።